Hello
እንዴት ነሽ?
እንዴት ነሽ?
እኔ የምልሽ እ- እንትን ሁለት ነው ጥያቄ። አንደኛ ማሽን አለን ከእናንተ የገዛነው እሺ ኮምፒውተር የሚያያዘው ማለት ነው እሺ እና ጆርናል ለማስወጣት አሁን ባመጣው ዛሬውን ይዤ መምጣት ትችላለህ? መመለስ አዎ አዎ
ወረፋ አይኖረውም።
አይኖረውም ማሽንሽን ሲቪ መታወቂያና ክፍያ transfer ነው ስምንት መቶ አምስት ብር
እሺ ሌላ እሺ እናቴ ሌላ ደግሞ አንድ ማሽን መጨመር ፈልገን ነበር። ምንድን ነው የሚያስፈልገው?
ምንድን አንድ ማሽን ሌላ ተጨማሪ ፈልገን ነበረ ግን ከኮምፒውተር ጋር የሚገናኘው ነው ያላት
አይደለም። እኔ ያኛውን ነው የምፈልገው ትን